ጤና ይስጥልኝ። ሌሎ ጊዜ አይችልም።
አብሮ ይስጥልን። ሰላም ነው ሰላም
አለን አለን።
እም፣ እንትን አቅጣጫ እንድጠቁመኝ ፈልጌ ነበር።
እ፣ የምን አቅጣጫ ደንበኛችን?
የስራና ክህሎት ቀርጻ አብሮ የሚሰሩ የት እንደሚገኙ ፈልጌ ነበር።
ምን አለኝ ደንበኛችን?
ከስራና ክህሎት ሚኒስቴር ጋር አብሮ የሚሰሩ agent ኦችን ፈልጌ ነበር።
ወይ እንደሱ አይነት information አንሰጥም ደንበኛችን። እኛ የምንሰጠው information በራሶት እ፣ process ኡን ነው እህ እህ እህ።
information እየነገርኑት ወይም መረጃ እየነ